ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው።
ጤና ይስጥልኝ።
አብሮ ይስጥልን።
ለመቁረጥ ሁሉ ስፖርት ለመቁረጥ ፈልጌ ቆርጥ ነበር ኦንላይን ማለት ነው።
እሺ እና አሁን ላይ transfer ለማድረግ ከቴሌብር እምቢ አለኝ።
አዎ ትንሽ technical የሆነ ችግር ገጥሞን ነው። deposit ለማድረግ ነው ወይስ withdraw ለማድረግ ነው የፈለጉት?
አይ deposit ለማድረግ እሺ አሁን በምነግሮት መንገድ deposit ማድረግ ይችላሉ።
እንዴት?
ስልክ ሰጦታለሁ። አሁን እንደምነግሮት ስልክ deposit ያደርጋሉ ከቴሌ ብሮት ላይ። ከዛ ደረሰኙን በቴሌግራም ይልኩልናል።
okay እሺ ከዛኛ እናስገባሉታለን።
እሺ ቁጥር ያዙ
እሺ ልንገሩት።
እሺ ዜሮ ዘጠኝ ሰላሳ ሁለት እሺ ሰላሳ አምስት እሺ አስራ ዘጠኝ
እሺ ስልሳ ስድስት
እሺ ፍትህ አመሰግናለሁ።
አምላክ ማርጌ ይባላል።
ማ ፍትህ አምላክ ማርጌ
እሺ እሺ ወደዚህ አስተላልፉና ደረሰኙ ደግሞ የሚልኩበትን የቴሌግራም ቁጥር ያዙ።
okay ሌላ okay የቴሌግራም ቁጥር ይሄ የቴሌ ብሩ ነው። ወደዚህ ነው የሚያስገቡት ቴሌ ብር። ቴሌግራም ደግሞ መላክ አለቦት ደረሰኙን እሺ እሺ አንድ screen እሺ ነገር ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ ደረሰኝ ሙሉ ስምን ነው። ሁሉ ስፖርት የሚጠቀምበትን ስልክ ይላኩልን ቴሌግራሙ ላይ okay ይሄንን ማስፋሽ እሺ
አመሰግናለሁ።